ጤና ይስጥልን ቤት ቤት ቤቲ ነው የምንወዳው።
ይህን ወደ ጨዋታ ድቦት ቀርጾ ይህን አልገባም። ቤት ቤት ከምንድን ነበር ዲፖዚት ያደረግከው?
ይህ በ- በዚህ ቁጥር
እ እ?
ቴሌብር ቴሌብር በዚህ በቃ ቁጥር ሌሎች ቴሌብር- የቴሌብር ስልክህን ነው ከቴሌብር ተቀናሽ የሆነበትን ሜሴጅ ምናምን አድርገህ አንድ ላይ ላክልኝ እሺ። ቴሌግራም ላይ
ይህን
ይኸውልህ ከቴሌብር message?
ተቀናሽ መሆኑን ቴሌብር ይልክልሃል አይደል message።
እ፣ እሱም message የቴሌብር ስልክ ቁጥርህን የቤት ቤት ስልክ ቁጥርህን አድርገህ ቴሌግራም ላይ ላክልኝ።
በዚህ ቁጥር ነው ቴሌግራም hello hello ዜሮ ዘጠኝ በዚህ ዜሮ ቁጥር ነው?
ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
እሺ ሰላሳ ሰባት አርባ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት አዎ
እሺ
እሺ እሺ